ጤና ይስጥልኝ ከፍተን ከብስክሌት ወለደው
አዲስ ዛሬ ሾፕ ተከፍቶ ነበርና እሺ አቲዎችን ፕሪንተር እንዲያገናኙልኝ ለማውራት ነበር። የሉም እንደ ያለ ግሩፕ የለም።
በቤስት ቤት አይቲ ቲም የሚል አለ አዎ።
ቴሌግራም ላይ አዎ፣ እሱ ላይ አይ፣ ጻፍላቸው።
ኦንላይን አይደሉም። ቆየሁ ሁለት ሶስት ሰዓት አ- አልገቡም፣ አላዩም እና
አዎ እኮ ወይ ሰኞ ጠዋት ታዋራቸዋለህ።
እኔማ ያለ ሰው ካለ ያው ነገና ዛሬ ስራ ላለመፍታት ላውራቸው ነበር። ያለ group ነገር ካለ እኮ በቃ እዛው ላይ ነው እዛው ላይ ጻፍላቸውና አሁን እዛ ላይ already ያለው ግማሽ ነገር።
ቀን ነው ቅዳሜ ያሉትና ወጥተዋል። ለዛ ነው ነው እንዴ?
አዎ ግን በዛ ላይ ጻፍላቸውና ያዩታል እነሱ
እዛ ላይ ጽፌያለሁ።
በቃ ይመልሱሉታል። እኛም እናሳውቃቸዋለን።
እሺ፣ ፋይናንሶችም የሉም አዎ ለሆነ ጉዳይ ፋይናንሶች ፈልገው ወጥተዋል።
ነው እንዴ?
አዎ እሺ መልካም ቀን።
እሺ